በንግድ ከኢትዮጵያ የማከማቸው እሺ አሁን የደወልኩልሽ ነኝ። ቁጥሩን ልንገርሽ እሺ ደንበኛ ስም ይንገሩኝ።
ሰላሳ ስምንት ዘጠና ሁለት
ሰላሳ ቢ- ስምንት ዘጠና ሁለት እሺ ቢዲቢ
እም፣ እሺ ከዛ በኋላ ቁጥር አለው
አሲስታንስ ነምበሩ መቶ አስራ አንድ
ይሄ በስልኩ የተላከለት ነው።
assistance number ኡ መቶ አስራ አንድ
እም፣ መስመር ላይ ጠብቁኝ አንድ ጊዜ number አሉት እንዴ? number ኡን ይነግሩኛል ወይ? hello ደንበኛችን